ሄሎ
ሄሎ
አቤት ተቋረጠ። እሺ
እሺ በሁለት ሺህ ስድስቱ ሰ- ስድስት ነው ጎግል ላይ ሰባት ሊብሬ ላይ ነው በሱ አንድ እሺ።
ሚሊዮን ድረስ ባንክ ይመቻችልሃል
ስንት ነው አጠቃላይ ሂሳቡ?
ሀያ ስድስት ከሀምሳ
ኦኬ ቤልት አትየለሽም?
ቤልታ የለኝም እ፣ ኮሮላ ሌላ ደግሞ ሁለት ሶስት አለ
እሺ
እሱ ሀያ አራት ነው የሚባለው ስምንት መቶ ሺህ ባንክ ይመቻችልሃል
Okay በሞዴሉ ነው ማለት ነው ባንኩ።
እ፣ አሁን ላይ እንደዛ ነው እየሰጠ ያለው
Okay አ ትንሽ እ፣ አሁን ምን com-
እ Compact ደግሞ አለኝ ሁለት ሺህ አስር አስራ ዘጠኝ እሺ፣ እሺ።
ከሀምሳ ስምንት መቶ ሺህ ባንክ
ስምንት መቶ ሺህ ስምንት መቶ ባንክ።
ሺህ እኔ ማለት ነው ባንክ።
የምከፍለው አ አይ ስምንት መቶ ሺህ ባንክ ለምን አንድ ነጥብ አንድ ላይ okay ከሀምሳ ለእጅ አ እስኪ compact ኡን ልየው ቴሌግራም ላይ በምን ትልኪልኛለሽ?
እ፣ ማሊባባ dot net ብለክ ቴሌግራም አለን ቻናል እዛ ላይ ማየት ትችላለህ።
ምን ምን
ማሊባባ dot net
ማሊባባ dot ኔት ኔት ብለክ አዎ።
እሺ።
እሺ አባ
አመሰግናለሁ።